hello
አቤት ጤና ይስጥልኝ።
አብሮ ይስጥልን። ፍሊንትስቶን ነው ምንድን ነው የምንረዳው?
እኔ እንጃ ስንት ይሸጣሉ ስንት ያተርፋሉ ሲለኝ ዝም ብዬ እንትን ደወልኩ። ምንድን ነው information የለኝም።
okay፣ ስለ share ኡ ጉዳይ ነው።
አዎ መሸጥም ብፈልግ መግዛት ትፈልጋላችሁ የሚል ነገር ሀሳብ ውስጥ መጥቶ ነው ስልኬ ላይ ሳገኝ የደወልኩት።
okay፣ text ተልኮሎት ነው።
አዎ እንዴት ከየት እንደመጣ አላውቅም። ፍሊንትስቶን ነው ምናምን ይላል።
እሺ፣ አሁን ላይ የ- የ share ሽያጭ የ share እየሸጥን ነው። ስልክና ስም እየመዘገብን ነው። ምናልባት share የመግዛት ሀሳብ ካሉት እም፣ እ፣ መመዝገብ ይችላሉ።
okay ለዛ ነው። እሺ በቃ okay፣ አመሰግናለሁ።